hello ጤና ይስጥልኝ ቻፓ
ጤና ይስጥልን ቻፓ እንትን ቴሌብር ልጠቀም ብዬ በዚህ መስመር እንትን አለኝ እምቢ አለኝ እና ቻፓ ምናምን ብሎ ይጠይቀኛል። አዲስ ነው እና ተቆርጦበታል ከቴሌ ብሮት ላይ ከቴሌ ብሮት ላይ ተቆርጧል
ምን ሂሳብ ያለ
ከቴሌ ብር ላይ ተቆርጦበታል deposit ሲያደርገው
አይ አይ አልቆርጠም እምቢ አለኝ አላጣም እምቢ ነው ያለው አልሰራም።
በእኛ በኩል ቴሌ ብር አልሰራም።
እየሰራ ነው እሺ betting ቤቶቹን contact ያርጓቸው እሺ በእኛ side እየሰራ ነው ምናልባት ከእነሱ side ከሆነ እነሱን contact ያርጉ
እሺ
እሺ መልካም ቀን
እሺ